ሪስት ቤት ለሪስት ነው የምንደርዳው።
እንዴት አደራችሁ?
ሰላም እኛ ጋር ጠዋት ነው፣ እናንተ ጋር እ? እሺ ትላንት ኦንላይን ተጫውቼ live ላይ እሺ።
እ፣ ጨዋታው አልፏል፣ ግን እ፣ እንትን አላለም እ፣ ብሩን አላስተላለፈም እና እሺ ችግሩ ምንድን ነው?
cashier code ኡን እስቲ ንገረኝ፣ check ላድርገው።
cashier code ኡ አዎ
ማለት እ፣ አልገባኝ።
እሺ ት- ወይ ደግሞ ticket ID ውን ቴሌግራም ላይ ላክልን።
okay እሺ እሺ